ጤና ይስጥልኝ የኢቢኤስ የበረራ መረጃ ማዕከል በኩት ምን ይርዳዎት?
ፍላይት ቆርጬ ነበረ እሺ።
እና ግብይቱን ከፍያለሁ።
መች ላኩልኝ?
በቴሌግራም ላይ እ ልከውልናል ትክ ትኬቱን ማን ወደ ስክሪንሾቱን
አላኩም ሚሴ ጋር ይገባላችሁ።
ግዴታ ነው አይቻልም እንደዛው
እሺ በቃ ልካለሁ።
እሺ ላኩልን ቶሎ ላኩልን እንትን ሳይደረግ ካንተል ሳያደርገው አይ እሺ